ሰላም ተመስገን።
Hello ሰላም ነው።
ቤት እግዚአብሔር ይመስገን። እንዴት ነህ?
እንዴት ነሽ?
አለሁት ይመስገን።
ትናንትና የሆነ ውዝዶ አድርጌ ነበር ሀያ ሺህ ብር
እሺ፣ በዚህ በደወልክበት ቁጥር ነው።
አ ማታ ስድስት ሰዓት አካባቢ okay ሰባት ሰዓት አካባቢ okay። እሺ፣ አንዴ ቆይ። እሺ፣ አስገባ። እሺ እሺ፣ እሺ፣ አንዴ
ጋር ነው ችግር የለም load እያደረገ ስለሆነ ነው። እሺ፣ አንዴ ያ ችግር የለም። እሺ እሺ፣ እሺ። ሀያ ሺህ ነው ያልከኝ አባ?
ሀያ ሺህ ብር አዎ። request ብሎ ዝም አለኝ አልከተተም። ትይዝ በላይ confirm ነው የሚልክ?
አ confirm ና ምናምን የሚል ነገር አለው። ቆይ እስቲ okay okay። እሺ፣ አዎ ልክ ነህ፣ ልክ ነህ።
ትክክል ነው አይደለ?
አዎ አዎ ልክ ነህ። እሺ፣ ያው ገብቶልሃል። check አድርገው። እሺ አባ?
ገብቷል።
አዎ ገብቶልሃል።
እሺ፣ check አድርጌ ስለደወልክ እናመሰግናለን። መልካም ምሽት።
አመሰግናለሁ።